ሄሎ ሄሎ አቤት አቤት እ ሰላም ዋላችሁ።
እግዚአብሔር ይመስገን።
እንደዚህ ሱቆቹ ወደ ሾላ ጋር ያሉ እሺ
ምን ምን- ስንት ካሬ ናቸው?
እስኪ እ፣ ካሬያቸውንና በካሬ ዋጋቸውን በእርግጥ የሽያጭ አማካሪዎች ናቸው የሚያስረዱት። እኔ ቀጠሮ ነው ማስይዝሎት። ወደ office ወደ office መጥተው ነው ያለው መረጃ የሚወስዱት።
አይ sales ኦችን እ፣ ስልክ አይሰጡልኝም? ይሄ ስልክ እሺ ወደ office መምጣት አይችሉም እርሶ?
አይ ጊዜ እኮ አሁን የለም። አሁን ራሱ እዚህ በሬዲዮ ስለሰማሁ ነው መንገድ ላይ በቃ እሺ፣ ወይ ስል- ስልክዎትን ለ sales ኦች እሰጣለሁኝ። ስሞትን ማን ልበል።
ትዕግስት እባላለሁ።
እሺ እሺ። ምን ላይ ነበር? ሬዲዮ ላይ ነው የሰሙት? እንዲህ ደውሎ አሁን- ታደርጋለሁ። እሺ እሺ እሺ አቤት።
እሺ